ጤና ይስጥልኝ የኢትዮ ሴት ጥሪ ማዕከል በአጭሩ ልርዳዎት?
ሰላም ዶ ሰላም እንደምን አሉ?
አብይ በራራ
እ ይቅርታ ትግርኛ አልችልም ምን ምን እንርዳዎት በረራ ፈልገው ነው?
አዎ እሺ ከየት ወዴት ነው የሚፈልጉት?
ወደ አዲስ አበባ ከየት ወደ አዲስ አበባ?
አዲስ አበባ ሶስት ቁጥር
እሺ ከየት ከየት መነሻዎት የት ነው?
ዜሮ ሀያ እ እ ዜሮ ሀያ
no ከየት ወዴት ነው ከየት ወደ አዲስ አበባ ነው የሚሄዱት? ከየትኛው ከተማ ከተማ?